ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የምንወደው
ሰላም ነው።
ሁሉ ስፖርት ነው እባክዎ የምንወደው
withdraw አድርጌ ነበር በአርብ
እሺ
ከዛ ከሂሳቡ ተቀንሷል፣ ግን አልደረሰኝም።
አልደረሰኝም።
አዎ
እሺ ከዝውውር ታሪክ ላይ ያልገባሉትን ፎቶ ያንሱና በቴሌግራም ይላኩልን።
በ- በምን ላስ- በምን ለ- ላንሳ?
screenshot ነው የሚያደርጉት።
የት ገብቼ ማለት ነው?
ተጨማሪ የሚያወጣው የሚለው ውስጥ በእንግሊዝኛ ነው በአማርኛ ነው የሚጠቀሙት?
በአማርኛ ተጨማሪ የሚለው ውስጥ ይገቡና የዝውውር ታሪክ የሚል አለ።
እ?
ተጨማሪ የሚለው ውስጥ ገብተው የዝውውር ታሪክ የሚል አለ።
አዎ የዝውውር ታሪክ ውስጥ ከገቡ በኋላ የባንክ ዝውውር የሚል አለ።
እሺ። ከዛ በምን ቴ- በቴሌግራም ቤት ላከው።
ቁጥር የያዙ
እሺ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት
እሺ